ጤና ይስጥልኝ ሰላም ነው?
እግዚአብሔር ይመስገን።
ትኬት ለመ- ለመያዝ ነበር ቦታ ለመያዝ
እሺ ይቻላል።
ለዛሬ እሺ የስንት ሰዓት?
ሰዓቱን ነው መታደም የፈለጉት?
የስንት ሰዓት?
የስምንት ሰዓት ስምንት ሰዓት እና ሌላ ሰዓት ነው ያለው እ፣ ስምንት ሰዓት እና ማታ ከምሽቱ ሁለት ሰዓት ማታ ሁለት ሰዓት አዎ
ማታ ማታ ሁለት ሰዓት የማታ የሁለት ሰዓቱ ይሁንልዎት።
እም፣ እሺ ስሞትን ይንገሩኝ።
እ፣ ሻምበል
ሻምበል ማን?
አማራ
እሺ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ ሰማንያ ሶስት ሰማንያ ሶስት ሰላሳ ሁለት እሺ ሰባ ሁለት ሰባ ሁለት ዘጠና ስምንት እሺ ለስንት ሰው ነው ቦታ ማስያዝ የፈለጉት?
ለሁለት ሰው
እሺ እ፣ ስለዚህ ቲኬቱን ቀደም ብለው መጥተው እዛው በአካል መጥተው ነው የሚያገኙት።
okay፣ እ፣ እዛው ይሸጥን ነው።
okay፣ እሺ።
እሺ እናመሰግናለን። መልካም ቀን ይሁንልዎት።
አዎ፣ ቦታው የት ጋር ነበር?
CMC ሚካኤል Economics Association ህንጻ።
okay፣ እሺ፣ thank እሺ እናመሰግናለን።